ጤና ይስጥልን።
አብሮ ይስጥልን እናት
ከቢጃ የጥሪ ማዕከል ነው የደወልነው። አሁን ይሰማል? ደንበኛችን ይሰማል እናት ይሰማል።
አሁን ይሰማዎታል?
አዎ አዎ አዎ አሁን ይሰማል እናት
እሺ። በነገሩን TIN ነበር አላገኘነውም። ቤቱን ቤቱ አዲስ ነው።
አይ የቆየ ቤት ነው። በስልክ ቁጥር በስልክ ቁጥር ይመችሻል?
አዎ በስልክ ቁጥር እንየው። ስልክ ቁጥር ይስጡን።
ዜሮ ዘጠኝ አስራ አንድ
እሺ አስራ አንድ ሀያ አምስት ሀምሳ አንድ
ሀያ አምስት ብሎ ስንት አለ?
ሀምሳ አንድ ሀምሳ አንድ
ዘጠና አምስት
ዘጠና አምስት እሺ እያየሁልዎት ነው። ሜሎዲ ባርና ሬስቶራንት ነው። ሜሎዲ ባርና ሬስቶራንት ነው ደንበኛችን።
ትክክል ትክክል። አዎ እናት አዎ አዎ
የደንበኛችን ስም ይነግሩናል?
ደንበኛ ስም እ ይርጋለም ስንታየው
ይርጋለም ስንታየው ይሰማል? አረ